Hello, ጥልን ቤስት
ጤና ይስጥልኝ።
ቴሌ ጥልን ቤስት ቤት ሰላም ነው።
ሰላም ነው። እንትን በ- በ voucher አስተላልፌ not available እያለ ነው።
በ voucher እ
እሺ፣ ምን ገንዘብ አስተላልፈ ነው በ voucher?
አ አ
እሺ፣ ምን እንደሚለው ታዲያ
not available ነው የሚለው።
voucher ኡን አልተሳሳትክም?
አልተሳሳትኩም። መጀመሪያ ላይ ፕሮስ- progress ምናምን ያልነበረም መጀመሪያ፣ ከዛ ግን ፎ- failed failed ነው የሚለው
አንድ ፊደል አለው አይደል voucher ኡ?
ዩ አዎ
Okay፣ እሺ። ወይ ቴሌግራም ላይ እስቲ screenshot አድርገህ ላክልንና
ልንገርህ ቁጥሩን
ቆይ፣ ቆይ፣ እሺ፣ አንዴ።
በዚህ ቁጥር ነው በቴሌ በዚህ account ነው በዚህ ቁጥር account እሺ እኮ አንዴ ጠብቀኝ፣ ሌለ
እሺ እየከፈቱ እሺ፣ ንገረኝ ቁጥርን።
ሰባት ዩ
አይ የስልክ ቁጥርን account የቤስት ቤት ስልክ ቁጥር ነው።
እ እ እ የቤስት ቤት በ account ነው አይደለ? ኦንላይን ነው አይደል?
አሀ የላኩለትን ነው ወይስ የኔን?
ያንተን account የቤስት ቤት አ ዜሮ ዘጠኝ አስራ አራት
ዜሮ ዘጠኝ አስራ አራት አስራ ሶስት ማለት ነው እሺ አስራ ሶስት አርባ አርባ አርባ አራት አርባ አራት ሀምሳ
ዛሬ ነው አይደለ?
አሁን ነው
እኮ ም- ምንድን ነው እምቢ ያለ approved ነው የሚጠይቀው እኮ አስራ አራት ሺህ ብር አይደል?
አዎ አዎ እኮ ምንም ያስቸገረ ነገር የለም። ሱቅ ላይ ነው የሚያወጣው።
አይደለም ወደ ራሱ ቤስት ቤት account ነው የሚያስገባው ይኸው እሺ በቃ approved አድርጌልሃለሁ አሁን ሞክረው በለው እሺ።
እሺ እሺ